hello እሺ መሰረት እንትን የሆነ order ይዤ ነበርና እሺ በሌ ቆይ መልሼ ልደውል።
እሺ ምን አልከኝ? አይ አንተን አይደለም።
እኔና እሺ አይ እኔ ነኝ።
እሺ ምን ሆኖብክ ነው?
እ፣ እንትን order ይዤ ነበርና ታውቂያለሽ፣ ከዛ ከብገር ቤት ማለት ነው።
እሺ
ከዛ ከስተመሩ ጋር ስወስድለት ያው ኮምቢዎች ብዬዋለሁ እኔ እሺ ከስተመሩ ጋር ስወስድለት ምግቡ አጋጣሚ በ- እንትን ተበላሽቷል።
የተበላሸ ምግብ ነው ኦርደር ነበሩ። እስኪ ንገረኝ።
ከዛ ግን እንትን አይ ሌሎች ቢሮ ከቢሮ ደውለው አስመልሰው ምናምን ብለውኛል።
መልሰው ብለውኛል።
አዎ ስም ማን ነው?
ደጉ ነኝ።
ደጉ ደውለሽለት ነበር እንዲያሱ። ማን ነው የደወለልህ?
እኔ የሆነ አስራ አንድ ቢት ነው ዜሮ አንድ አንድ ብቻ ነው።
እስኪ ኦርደር ነበሩ ንገረኝ።
እስኪ አንድ
ሄሎ አቤት አቤት። እሺ ቆይ አንዴ ስልሳ አንድ ሰማንያ ሰባት ስልሳ አንድ ሰማንያ ሰባት ከዚህ ምግቡን መልሰው ብለውሃል ደውለው?
አዎ አዎ አዎ።
እሺ ቼክ አደርግልሃለሁ። እሺ ደጉ እሺ እሺ። እና ያው መልሼ እደውላለሁ።
በቃ እሺ እሺ እሺ እሺ በቃ check አደርጋለሁ።
እሺ አቤት ሌላ ምን አቤት። እሺ ይሰማኛል?
እሺ